ሌላ እሺ፣ ቤርሳቤ ሀብታሙ ነኝ። እሺ፣ ሀብታሙ ነኝ። እሺ፣ ይህን order ወይ አውጡልኝ ወይ የሆነ ነገር አድርጉልኝ። እሺ፣ ማንም ይደውልልኝ አለ የደወለልኝ ሰው የለም።
ማነህ? ሀብታሙ ማ?
ዘጠና ሶስት አርባ ሶስት
ይስጣት። በቃ እሺ። ሀብታሙ አቤት።
ምግቡን ስጣትና complete በለው። እሺ፣ እኛ እዚህ እያወራናት ነው።
ምግቡን እሺ፣ እሺ። በ- ከዛ ዲ ብሩ complete በለው።
ብር- ላንተ ይሞላልሃል።
እ ስኒ ይሞላልሃል ነው። ስማኝ ሀብታሙ፣ ወይ በቃ ስጣትና complete በለው ይሞላልሃል። አንተ complete ደግሞ ለማለት ደቂቃው አ- አሁን ሄዳል ወይ እናንተ ናቸው የምታሳችሁ?
ዘጠና ሶስት አርባ ሶስት ነው አይደለ?
አ በቃ እሺ ስጣት።
እሺ፣ deposit አድርጋ መቼ ነው ይሞላል?
እ፣ አሳውቅልሃለኝ ሲሞላ ይሞላልሃል ሀብታሙ።
እኔ ደግሞ አለ እንዳልቀራ እንዴ።
ችግር የለም አሳውቅልሃለኝ።
እሺ፣ ሰሚያ ሰተናት ነው